Last number two. Hello? Hello
ሰላም ነው።
እግዚአብሔር ይመስገን።
አለን የሆነ እናንተን ፕሮግራም ሸቱ አቅርባችሁ ነበር እና ማ- የፍሬ አድራሻውን ማወቅ ፈልጌ ነበር
YouTube ላይ ይከታተሉ
እኮ አድራሻውን ማግኘት አልቻልኩኝም እና ተጽፏል። እዛ ላይ አራተኛ ዞን አራተኛ ክፍል የመጨረሻው ክፍል ላይ እዛ ላይ ተጽፏል። አድራሻው ማለት አራተኛ ስልክ ቁጥሯ ማለት። አዎ
መልካም እሺ፣ እናመሰግናለን።